hello ሰላም ጤና ይስጥልኝ። ቤስት ቤስ
በአብሲኒያ ባንክ deposit ማድረግ ይቻላል? አ hello hello አዎ በ BOA ካርድ ተጠቅመህ ትችላለህ።
እ እ እ የ BOA ን ካርድ ተጠቅመህ ማድረግ ትችላለህ።
እሺ በ CBE ብርስ ትችላለህ እ እ ትችላለህ እንደሱ።
በ CBE ብር ይቻላል? አ አዎ በቴሌ ብር በ CBE ብር አሉ አማራጮች ያቀርብልሃል እዛው ላይ።
እሺ እሺ